Hello
ሰላም ጤና ይስጥልኝ። Donkey TV ነው የምንደርደው።
Standup book ለማድረግ ነበረ።
ምን አሉኝ?
Standup book ለማድረግ ነበረ።
Hello Hello hello hello ምን አሉኝ?
Standup book ለማድረግ ነበር።
ይቻላል።
Okay፣ እንዴት ነው ክፍያው የማደርገው?
እ link አለ። በ link ኡ ተመዝግበው ክፍያ transfer ማድረግ ይችላሉ። ግን እ እየሰራ አይደለም ዛሬ ንግድ ባንክ እና አዎ፣ በአካል መጥተው ትኬት መሸጥ ስለጀመረ መግዛት ይችላሉ።
የት?
እዚሁ ካሳንቺስ InterContinental
Okay፣ እስከ ስንት ሰዓት? ምን አልሽኝ? ይቅርታ።
ይቻላል።
ኦ፣ ስለዚህ ኦንላይን አማራጭ የለኝም ማለት ነው መምጣቱ።
ኦንላይን አማራጭ አሉት፣ ግን እ ያው እ እሺ አይሎትም ብዬ ነው ብር ለማስገባት።
አ- አዎ፣ ንግድ ባንክ እየሰራ አይደለም ዛሬ። ልክ ነሽ።
አዎ አዎ።
እሺ፣ thank you። አመሰግናለሁ።
እሺ እኛም እናመሰግናለን።